ሄሎ ሄሎ ተስፋ
ወይ customer ስልክ አታነሳም ብለህን ነበር አይደል? አነሳችልህ?
ማንሳት ሳይሆን ሲጀመርም አይሰራም ነበረ፣ ግን ያው ትራኮን ስለሆነ በ text ነው እነሱ የሚያወሩት።
አዎ፣ okay እሺ። ተገናኛችሁ አይደል?
በ text በ text ሳዋራት አሁን መለሰችልኝና በዛ ነው።
እሺ እሺ። በቃ location ኣችሁ እኮ ነው የሚያሳስተን። location ግን ስትሞሉ አስተካክላችሁ ሙሉ። ይሄ ሙዚቃ ሰፈር ነው የሚለው እነሱ ያለችው ትራኩ ነው።
እኮ እንደዚህ ሲያጋጥም pin ላይ እ፣ location እንድናስጠይቅልህ ጠይቀን።
okay እሺ። አይ location ሲታይ በደንብ ይሁ። አሁን ትራኮን ቢለን እኔ ቀጥታ ነው የሚሄደው። ይዤ text እልካለሁ፣ ትወጣለች።
ልክ ነህ ተስፋ። እኛ የምናውቀው ነገር የለም። እናንተ ካላሳወቃችሁን፣ እኛ እኮ ከእናንተ የሚመጣውን complain ነው እዚህ እንትን የምንለው።
እ፣ እንደዛ ነገር ነው።
አዎ fill ላይ ጻፍ። እንደዚህ አይነት ነገር ሲያጋጥም
ትራኮን አካባቢ location ካሳየችሁ ትራኮን
ምን አልከኝ?
okay። ትራኮን ካሳያችሁ
hello
አይሰማም?
ወይ ይቆራረጣል።
አሁን ይሰማሻል? አ?
አዎ አዎ
ብላችሁ ጻፉና እኛ ቀጥ
ተስፋ